hello ጤና ይስጥልኝ አቤት ነሽ።
ከቺፕቺፕ ነበር የምደውልሎት እሺ order አድርገውን ነበር አይደለ እሺ እ beetroot ኡን ዛሬ መላክ አንችልም warehouse እጥረት ስላጋጠመን ለነገ ልንልክሎት ነበር ምንድን ነው beetroot? ይሄ ቀይ ስር ቀይ ስር ቀይ ስር አመጣልኝ። ሽንኩርት ነው ያልመጣልኝ።
ሽንኩርት ነው ያልመጣው ቀይ ስሩ አዎ፣ መጥቷል ሽንኩርት አልቋል አለኝ። አዎ okay እሺ ስለዚህ እ ሽንኩርቱን ለነገ እናርግሎት ይቅርታ በጣም አዎ ነግሮኛል ልጁ። እሺ እሺ የት ነበር location ኑ
የካባዱ አስራ ሶስት የካባዱ አስራ ሶስት አዎ እሺ ነገ እንልካለን ይቅርታ በጣም እሺ መልካም ቀን አዎ።